hello ሰላም ተሰለን ChipChip
ጤና ይስጥልኝ። ሰላም ነሽ? እመ- አብሮ ይስጥልን ሰላም።
ትናንት ጋይስ ቦይ እንትን ብለን እሺ ማለት ሁለት ሰውን ከፈለና ከዛ ሶስተኛው ሰው ሊከፍል ሲል stock out ብሎ ነበረና የለንም እንትን ምንድን ነው ተመላሽ እናደርጋለን አሉ ተብሎ ነበር። አሁን ግን ስናየው አዎ አንድ ማናውቀው ሰው ሶስተኛ ገብቶበት እንትን ላይ ሆኗል እና እንዴት ነው ይሄ complete ሆነዋል group ኡ።
complete ሆኖ to receive ላይ ሳየው ማለት ነው የሆነ ሰው የስልክ ቁጥር ይንገር። አዎ እ፣ የኔን ልንገርሽ አዎ
አስራ ዜሮ ዘጠኝ አስራ አንድ እሺ አንድ አንድ ሰባ ሰባት አርባ
አንድ ሰባ ሰባት አርባ እ፣
ህይወት በሚለው አዎ
Lifebuoy ነው ሳሙና ነው።
አዎ
አዎ እንትን ሆኗል complete ሆኗል። ማን ነበር የማያውቁት የገባ እ እ፣ ብሩክ የሚለው ነው ብሩክን አዎ፣ ብሩክ አዎ፣ ብሩክን አላውቀውም።
okay፣ እሺ። እና ይሄ ቢ- ሊመጣል ነው ታለ
ይመጣል?
ነገ ይመጣል። አዎ product ይፈልጉታል ወይስ አዎ ይፈል እንፈልገዋለን ይሄ እኛም የምን እንፈልገዋለን ነው እ፣ ግን ሶስተኛ ሰው ገብቷል ብዬ ነው አዎ አይ ሶስተኛው የገባውን ሶስት Lifebuoy ያዙ የለ እ፣ product ኡ የሚፈልጉት ከሆነ ሶስቱም ይወስዱትና ለእኛ ብር ይልኩልናል። ማይፈልጉት ከሆነ ደግሞ በ driver ኡ ሶስቱም ይመልሱልንና ደውሎ ያሳውቁን።
እሺ መልካም ነው።
ሲቀበሉ ከመለሱ ያሳውቁን። የሚፈልጉት ከሆነ ግን በቴሌ ብር ብር ይ- ይልኩልናል። ዘጠና ዘጠኝ ብር ላይ ሶስት ማለት ነው።
የማን የ- ያ ደንበኛው ነው አዎ የብሩክን እ፣ ለእርሶ መውሰድ ከፈለጉ ሶስት አይደለም አዎ የሶስቱ ዘጠና ዘጠኝ ብር እኛ ጋር ይልካ- ይልካሉ ማለት ነው።
በምንድን ነው የምልከው?
product ኡን የሚፈልጉት ከሆነ ለእርሶ መውሰድ ከፈለጉ ገብቶኛል። አዎ አይ ብሩን በምንድን ነው የምልከው ነው።
በቴሌ ብር ቁጥር ሰጥቶለሁ።
okay ነው። እሺ አዎ ሲቀበሉ ይደውልልኝ።
እ፣ እሺ እሺ እናመሰግናለን። እሺ፣